Hello Hello የሙ ተመልሼ ደወልኩ።
ችግር የለም ግን ብዛየው የሚለው ማለት ነው እ አራት ናቸው active የተደረጉት። ግን ብዛየው የሚለው የለም እና እንትና ነው የሚለው እ፣ መዓዛ
መዓዛ መዓዛማ አለች። ብዙአየሁ ብዙአየሁን አላገኘሽም?
ብዛየው የለም።
የለም። እንዴት ብዛየውን እንደዛ ነው?
አላገኙትም። ያው እዚህ ጋር የለም። አሁን የላ- የ- ከተላኩት ላይ ማለት እ፣ የመጣልኝ እንትን ላይ አራት active ነው። ከዛ በኋላ ብዙ- ብዙአየሁ የለም። መዓዛ፣ አረጋወይን፣ አዎ እ፣ እስጢፋኖስ አዳን፣ አለ እስጢፋን አድም
በቃ ሌላ የለም።
የብዛየሁ ነው አይደለም? እንዴት አዎ፣ እንደዛ ሆነ?
እኔ እንጃ ራሴን እኛ active ያደረኳት እ፣ ወይም ከዛ ስላልወጡ ይሆን ከ list ኡ ከዛ የላኩልኝ ይህን ስላልወጡ።
ብቻ ነው።
እስኪ ቆይ የዛሬ እንኔና check አደርጋለሁኝ።
በቃ እሺ።
ራሴን እኔ እጅ active ያደረኳት ብዬ ነው። እሺ በቃ ወይም system ላይ እኔ እንጃ ብቻ ግን እዚህ ጋር የለም። ግን አሁን እነዚህ እንደዛ።
ባሉት አዳም፣ መዓዛ፣ ሀረጋዊን አሉ አዎ አራቶቹ መደዳ ነው። እንደውም አንቺ እንደላክሻቸው ናቸው መደዳ ኢሜይል ላይ የመጡት።
አሀ ችግር የለም። አያ- አያቸዋለሁኝ።
እሺ እሺ የምልሽ እሺ እሺ